ጤና ይስጥልኝ ሁሉ ስፖርት።
አቤት።
ከሁሉ ስፖርት ነው የደወልኩለት።
ገባኝ ገባኝ።
እሺ አንድ ሺህ ሰባት መቶ ሰባ ሰባት ብር አልነበረውትም የነበረው ሰባት መቶ ብሩን withdraw አድርገው ጠይቀውት አየር ላይ ቀረ ብር ነበረውት እሱን reverse አድርገንሎታል። አሁን ሁሉ ስፖርት account ኦ ላይ ጨምረንሎታል። ሌላው ግን የተጫወቱበት ነው። እሺ ደንበኛችን already የተጫወቱበት ነው።
okay ችግር የለውም። እሱም ከተመለሰልኝ በቂ ነው።
እሱ ተመልሶሎታል። withdraw አድርገው ሞክረው ስለነበረ ከ account ኡ ቀንሰው ግን ወደዛኛው account ኡ አልገባም። አየር ላይ የቀረ ብር ነው። እሱ ተመላሽ ሆኖለታል ወደ account ኡ።
አሁን ገብቷል።
አዎ ሁሉ ስፖርት account ኡን check ያድርጉ።
እሺ